ሄሎ ሄሎ ጤና ይስጥልኝ። ሄሎ ሄሎ ሄሎ ሄሎ
ጤና ይስጥልኝ። ድምፆት አይሰማም፣ ይቅርታ።
እሺ መማር ፈልጌ ነበር።
እሺ ይቻላል። ሄሎ ጤና ይስጥልኝ። information ኑ አሉት ወይስ information ልስጦት?
ጫጫታ አለ በጣም አይሰማኝ።
information ልስጦት ወይስ ያውቁታል? information ኧረ ምንም አላውቅም።
እሺ። ትምህርቱ የሶስት ወር ትምህርት ነው።
ሄሎ
ሄሎ አይሰማም ነው
እ፣ ትምህርቱ የሶስት ወር ትምህርት ነው።
ትምህርት የትምህርት ነው።
ምን አሉ?
እሺ እንደ እንደ
ሄሎ ሄሎ ሄሎ
የሶስት ወር ትምህርት ነው። ትምህርቱ የሶስት ወር ነው። የ YouTube ትምህርቱ ማለት ነው።
እሺ እ፣ ክፍያው ደግሞ አስራ አምስት ሺህ ብር ነው።
እሺ እ፣ ለሶስት ቀን ነው የሚሰጠው። በሳምንት ሶስት ቀን ነው። እ፣ ከምሽቱ አስራ አንድ ሰዓት ተኩል እስከ ምሽቱ አንድ ሰዓት ተኩል ነው የሚሰጠው ትምህርቱ። እ፣ ቦታው ደግሞ እ፣ ሀያት ከሱ ሲኒማ ነው። ሄሎ ምን አሉኝ?
አመሰግናለሁ።
እሺ እናመሰግናለን።